ጤና ይስጥልኝ የጤና ምክር ማዕከል እባክዎ ምን ልርዳዎት?
አብሮ ይስጥልን ሰላም ነው ሰላም እንዴት ነው አለን።
አለ እ፣ ዛሬ ጅጅጋ flight ፈልጌ ነበር ይኖራል እንዲ ያቅም ሌሎት ከአዲስ ወደ ጅጅጋ ነው አይደል? እሺ እያየሁለት ነው። አንዴ ጠብቁኝ። እሺ ለዛሬ ያሉት ሙሉ ናቸው።
ሁሉ ነው ዛሬ አዎ ሙሉ ነው።
እስቲ ለነገ ስች ምናልባት okay እም፣ ነገም ያለው ሙሉ ነው።
አረባ አለ አዎ ወይ እ፣ airport ይደውሉና ተጠባባቂ አስይዞ
አ፣ ከዛ ላይ confirm ከሆነሎት በሱ መጓዝ ይችላሉ።
okay እዛው ሁኚ ማለት ነው ቀጥታ ገብቼ
እንደሱ ወይስ ማድረግ አልገቡም?
እንደሱ ማድረግ ይችላሉ። ሳይገቡም እ፣ አሁን በስልክ ቁጥር ልስጦትና እሺ አየር መንገድ እሱ ላይ ተጠባባቂ ያዙልኝ ለዛሬ ብሎ ኦኬ ዛሬ ወይ ነገ መሄድ ይችላሉ።
okay خير በቃ አሁን ስልክ ትጠይና ስልሳ ሰባት ሰማንያ ሰባት እ ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ በቃ አሁን ደውዬ ያዝልና ነገር ልበላ አዎ ይበል ይል ይችላሉ።
ስልሳ ሰባት ሰማንያ ሰባት ትክክል።
ሰባ- ሰማንያ ሰባት አ?
አዎ ስልሳ ሰባት ሰማንያ ሰባት okay እሺ ሀቢብ እሺ እሺ ስለደወሉልን አመሰግናለሁ።